hello ጤና ይስጥልኝ ቤተሰቦች ራሄል ነኝ ባክዎ ምን ልርዳ እግዚአብሔር ይመስገን እሺ አንዴ ከአስር ኮዱ ንገረኝና check ላድርግልህ አስራ ሁለት እሺ ሰማንያ ዘጠኝ ዘጠና ስድስት እሺ ይሄኛውን ሌልህና ትነግረኛለህ አስራ ሁለት አስራ ስድስት ሰማንያ ዘጠኝ ዘጠና ስድስት አይደለ? እሺ አንድ የተራዘመ ጨዋታ አለው አይደለ? አዎ አዎ። እና ከሀያ አራት ሰዓት በኋላ ነው እሺ የኛውን ውጤት የሚለቀቀው። እሺ አስራ ሁለት ስንት አልከኝ? ድምጽ በጣም ርቋል። ለዛ ነው እሺ ማደም ተስተቀረ አስራ ስድስት ስንት አልከኝ? ዘጠና ሁለት ሰማንያ ዘጠኝ ሰማንያ ዘጠኝ እሺ ይሄም ተመሳሳይ ነው።
አንድ አይነት ነው።
አዎ አንድ አይነት ስኬት ነው። ከሀያ አራት ሰዓት በኋላ ነው ውጤቱ የሚለቀቀው። እሺ ጠብቀው። void ከሆነ ተ- ተመላሽ ይኖረዋል። hello
አስራ አምስት ይቻላል።
ሌላ check የማደርግልህ አለ?
አይ የለም ጨርስ እሺ እሺ፣ መልካም ቀን።